Middle Gaston District?
ሄሎ ሄሎ
ቤስ ቤትን ለመጫወት ፈልጌ ኦቲፒ ኮድ ስልክልኝ እዛ ለማስገባት ሴንድ ይላል ማስገባት አቃተኝ።
አዲስ የከፈቱ ነው አካውንት?
አዎ
ኦኬ ኮድ ላከሉት አይደለ? በስልኩ ልኮልኝ እዛ ሴንድ የሚለው ላይ ለመጻፍ ሴንድ ዝም ብሎ ሴንድ ይላል። እኔ ሳልጽፍ እንዴት አድርጌ ነው ሰው?
እኮ text message ላይ ኮድ ገብቶሎታል።
አዎ ገብቶልኝ ነበር።
ያንን ኮድ አስገቡት።
እሱን ለማስገባት send የማስገባው send የምትለው ቦታ ዝም ብሎ send ይላል። እኔ ለመጻፍ send
okay እስቲ ቴሌግራም ላይ screenshot ይላኩል። የስልክ ቁጥር ልስጦት፣ የቴሌግራም ቁጥራችን
okay።
የሚያሳየውትን screenshot ይላኩ።
በቴሌግ- በቴሌግራም ነው የሚከፈተው እሱ?
አይ ችግሩን ለማየት ነው። ቴሌግራም ላይ ስልካችን ልስጦትና እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት
ሰላሳ ሰባት አርባ ሰባት
እሺ እዚህ ላይ ይላኩልንሽ። እሺ